ሄሎ ሄሎ ወይ መልሽ የደወልኩኝ ከ ChipChip hello hello
hello ሄሎ ይስማኛል።
okay እንትን ነው setting ላይ የሚያስተካክሉት ነገር አለ application ኑ ላይ
እሺ refund ሲደረግ ወደ ChipChip application wallet ውስጥ እንዳይገባ ብሩ እ ከ refund account ኡን ከ wallet ወደ ባንክ እንዲያደርጉት ነበረ ኢሜጅ ከተመ የቱ ጋር ነው የሚስተካከለው?
profile ውስጥ ይግቡና እም፣ ከዛ ከላይ ስምና ስልክ ቁጥር ያለችበት ጋር የ edit ምልክት አለች ትንሽዬ አ አ እሷን ይነኳታል ከዛ ወደ ታች ሲወርዱ default ባዶ አድርገው አዎ default refund account ኡን ባንክ ያርጉትና አ ከዛ add account ብለው የቴሌ ብር account ስልክ ቁጥሮትና ስ- ስም- ስሞትን ይሙሉት ከዛ ወደ እሱ refund ይደረጋል እሺ እሺ፣ አመሰግናለሁ።
እሺ እናም- እሺ መልካም እሺ፣ ቀን።
ቻው።
ቻው እሺ።